ሄሎ
ሌላ ጤና ይስጥልኝ።
ሰላም ጤና ይስጥልን። ቤት ቤት እ አልከፍትልኝ ብሎ ነበረ።
ምን?
ኔትወርክ ችግር ነው። ይሁን እነዚህ እ በ-
እ
ቆይ ስማቸውን አንድ ላየው አልከፍትልኝ እሺ።
ነበር።
ይቻላል።
ሲዘሩ ሲዘር እንትን ብለው ምን የሚለው ሲዘር፣ ሲዝሊንጉ አዎ
connection ይሆናል እንጂ ምንም ችግር የለውም በእኛ side።
አዎ። ግን እነሱ ሶስቱም አይከፍቱም።
እስቲ internet connection ህን check አድርገውና አዎ።
እንትን በለው። ካልሆነ browser ቀይረህ እንትን በል።
እሺ።
እሺ